ሄሎ ሰላም ጤና ይስጥልን ቢስት ቤት።
አዎ ቅድም ደውዬ ነበረ።
እሺ ምን ነበር?
አይ ዊዞ እያችሁ አናራቸው ብላችሁ ሳንቲም ቤት ስልካችሁ አይሰራም። አንድ ሳምንት አለፈው ብሩ እሺ ፔንዲንግ ላይ ነው ወይስ
ኮምፕሊት ሆኖ እንትን ሆኖ አለ ምንድነው አፕሩቭ አልሆነም።
እስኪ ስልክህን ንገረኝ።
ሀምሳ ስድስት ሀምሳ ዘጠኝ ቆይ አንዴ የት በሚሳ
ሀምሳ ስድስት ሀምሳ ዘጠኝ እኔ ሀምሳ አንድ ስልሳ አንድ ሀምሳ አንድ ስልሳ አንድ
ስንት ብር መቼ?
ሁለት ሺህ ስምንት መቶ ብር አርብ ላይ አብ- ሁለት ሺህ ብጨርስ ስምንት መቶ ዞን አድርገውና ስንበላ እዛ ላይ ነኝ አሁን አልኩህ።
ቡራ እስክሪብቶ የለህም?
እ?
ማርያም ዳን የሚሉት እያዛቢ ሁለት ሺህ ስምንት መቶ ነው ያልከኝ አይደል?
አዎ አዎ
እሺ አንድ እኔ በኤክሴል አድርጌ ልልክላቸው ስለሆነ ትንሽ ጠብቀኝ እሺ። ዜሮ ዘጠኝ ሀምሳ ስድስት ሀምሳ ዘጠኝ ሀምሳ አንድ ስልሳ አንድ ስልሳ አይደል?
አንድ አዎ።
እሺ።
አረባቸ